ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልን።
እግዚአብሔር ይመስገን። ምን ልርዳዎ?
አዎ፣ ሁለት ሁለት ብር እየቆረጠብኝ ምንድን ነው? እስኪ ምክንያት
እሺ፣ አንድ መስመር ላይ ጠብቅኝና አቋርጥልሻለሁ። በመስመር ላይ ጠብቅኝ። ዜሮ ዘጠኝ ሀያ ሁለት አስራ ሰባት ዘጠና አራት ሰማንያ አምስት አዎ።
ግን የእኛ ደንበኝነት አልተጠቀምሽም።
አይ እኔ እንጃ ብቻ በሁለት ሁለት ብር እየቆረጠ ቢቆምልኝ አዎ ግን ይኸውልሽ ስልክ ቁጥርሽ ዜሮ ዘጠኝ ሀያ ሁለት አስራ ሰባት ዘጠና አራት ሰማንያ አምስት አዎ አዎ ግን እኛ system ላይ ደግሞ ምንም አይነት ነገር አልተጠቀምሽም።
አሃ ነው።
አዎ
እሺ
እሺ